hello ሰላም ጤና ይስጥልን። አድማሱ አለም
ነኝ። አዎ።
ከ WePlus የ transportation አገልግሎት ነበር ምደውልልዎት።
ከየት ከየት ከ WePlus
ከምን class?
ከ WePlus ከ WePlus። okay።
አዎ ride ነው።
አዎ ride የ ride ነው።
application።
በማርኬ- አዎ፣ በ marketing agent ኦቻችን አማካኝነት ስምና ስልኮትን ሰጥተውን ነበረ
ኦኬ።
እና አሁን ላይ ስራ ስለጀመርን እና እንደ ድርጅት ምን አዲስ ነገር ይዘን መተናል የሚለውን ለመንገር ነው።
okay። አሁን እኔም እየነዳሁኝ ስለሆነ okay፣ እሺ፣ አ፣ በተመቸው ሰዓት ይደውሉልን።
እሺ እሺ።